شوف
hello hello እ ሽመልስ ወይ ወይ እንዴት ነህ? ሰላም ነው ሰላም ነው?
አለን እግዚአብሔር ይመስገን። ቴሌግራም ላይ እየጠየቀን ነበር ነው ትንሽ ጥያቄ አ- ግልጽ ስላልሆነ።
አዎ እዚህ ጋር እንትኑ ኮምፒውተር ላይ ማለት ነው እሺ ይሄ timing ኡ time መሰለኝ ኤሽያ ምናምን የሚለው የለም እሺ በቪዲዮ ምናምን ወጋግና ላክልሽልኝ።
እ አይ ነው AnyDesk ኡን ላክልኝ በ AnyDesk ነው ችግር የለውም AnyDesk እኮ የኔ እምቢ አለኝ። AnyDesk የኔ Windows seven ስለሆነ እ AnyDesk ደግሞ Windows ten ላይ ነው የሚሰራው እና እምቢ አለኝ እኮ።
ግን ሌላ ቀን ያስፈልጋል ሽመልስ የሆነ እንኳን የ- የባሰ ነገር ቢመጣ ለማየት Okay።
ማለት ነው። ግን እንትኑ timing ኡን እስኪ ሰ- ናይሮቢ ላይ ነው ያለው?
Okay ናይሮቢ ላደርገው አዎ እንዴ ናይሮቢ ላይማ መሆን አለበት። አለዛ ለአንተ የሚያሳየም ሪፖርት ትክክል አይሆንም። ጨዋታዎቹ ምናምን ሊደው hide ሊያደርግብህ ይችላል።
ኮሽ እንደዛ ላደርገው እስቲ ናይሮቢ ላይ። በፊት እኮ ግን ምንም ያ- ዛሬ ነው የመጣው ሰሞኑን ኧረ እንደዚህ የለም።
No ይችኛዋ ከላይማ አለች። even customer account ላይ ራሱ እንደዚህ login ብታደርግ Okay ያሳያል። የ- የሰዓቱ timing ኡ አለ ከላይ።
እሺ በቃ ቆይ ናይሮቢ ላይ አደርገውና እ መልሼ ti- እልክልሻለሁ።
time ኡን አስተካክል ስልክ የዛው የስፖርቱ ላይ ሳይሆን የኮምፒውተርን ሰዓት ማለት ነው። እሺ እሱ ልክ ነው፣ normal ነው እኮ እንደ በፊቱ ነው። ግን ይሄኛው በእንትን ላይ ነበር ያለው ምን ላይ ነበር ያለው?
European Sofia ምናምን የሚለው ላይ ነው ያለው።
እም፣ እስኪ ቆይማ እንዲጠብቀኝ እሺ፣ አትዝጋው።
እሺ አይ ምን ላይ እንደሚሆን እንትን እሺ
እሺ እሺ
ስንት ሙላ ሙላ እ፣ ተጠየቅ አ፣ ሀያ አራት ሀያ ስምንት ሀያ ስምንት ገባለት ሀያ ዘጠኝ ሶስት ይሄ ቴዳ
ወይ ናይሮቢ ላይ Hello።
set አድርገው ሽመልስ እ እ ናይ- ናይሮቢ ላይ set አድርገው ንካውና ይሄን cursor ዋን ወደታች ያለችውን አ ናይሮቢ ላይ set አድርገው ነው እ እስቲ እስቲ አድርገው እያናገርከኝ ሳዘጋው እሺ እ፣
ቤ- አለው እኮ በኮፒስ ሄኖክ ሚዛን ማናጀር የሚል ነው
ሄሎ
እኮ የለውም። አ- ለሄኖክ ሰጥተነዋል ኦልሬዲ። ለአንተ አንሰጥም ድጋሚ በ- ብዬ ነግሬዋለሁ እኮ።
ናይሮቢ ከንግዶች ምን አልከኝ ሽመልስ?
ቆይ እሺ፣ አይ አላገኘሁትም ናይሮቢ የሚለውን
እሺ ጥግ ላይ አለች አይደል? ልክ ይሄ login ባላችሁበት በዚህኛው አሁን ቅድም ለእኛ ፎቶ የላከውን አላ እ፣ ቀስት ምናምን አድርገህ አ እሱን ያለውን የአንተ ያለው European ምናምን የሚል ነው እና cursor ኧውን ታች ስታደርጋት ያለውን ተ- ሰዓት አማራጭ ያመጣዋል።
እኮ እሱን እየፈለግኩ ነው እና Okay ናይሮቢ የሚለውን ያላገኘኸው?
አላገኘሁትም። ለዛ ነው ቆይ እሺ እየፈለግኩ ነው።
እሺ እሺ ቴሌግራም ላይ ነው እንደዛ ያለው ሀብትሽ? የት አለ?